हेलो ሰላም
አቤታው ሄሎ ሄሎ፣ ይሰማኛል። አይሰማም?
አለ ከክላሲክ ወደ እንቁላል ፋብሪካ ወደድ ነበር።
እሺ፣ ዝናብ አብርቷል። ቲቪ ልታይልኝ ነበር።
እሺ፣ ንገረኝ። ኦርደር ነበርክን?
እሺ
ስልኮ መንገድ ላይ ናት እና ታነሳ አስራ አስራ ሰባት ሀያ ስምንት
አስራ ሰባት ሀያ ስምንት
ቼክ አድርግልሃለሁ። እሺ እሺ እሺ